ጤና ስፖርት ሚለዳው ጤና ይስጥልኝ። ቅድም ደውዬልሽ ነበረ ሮማሃ በሚለው ማለት ነው ማን በሚለው አስራ ሶስት ዜሮ ዘጠኝ
ዜሮ ዘጠኝ ሰማንያ ዘጠኝ ዜሮ አምስት አስራ ሶስት
ልከዋል። ቴሌግራም ላይ ነው
ልክ ያለው እና ስምንት መቶ ዜሮ ስምንት መቶ ዘጠኝ አስራ የሚለውን ሶስት ዜሮ ዘጠኝ ሰማንያ ዘጠኝ ሰማንያ ዜሮ ዘጠኝ አምስት በሚለውን ሮምሃ ታደሰ። እሺ ቴሌ ብር ላይ ገብቷል የላኩት የቱ የ- የቱ አንድ ነው ሺህ የ- ሀምሳ ብሩ እ- እ? አ- አንድ እሱ ሺህ ሀምሳ ብሩ ስምንት መቶ ስምንት መቶ የሚለውን
ስምንት መቶ የሚለው የታለ?
ቴክስት እሺ።
ከዛሬ ሁለት ሳምንት ምናምን text አድርጌያለሁ። ከፍ ብለህ ምናልባት መልሼ ልላክልሽ
አይ ችግር የለም አግኝቼዋለሁ።
ልኬዋለሁ። ከ- ከፍ ብለህ ስታየሽው አስራ አንድ እሺ፣ እና- ከአስራ ስምንት ጋር አስራ አንድ ከአስራ ስምንት
አስተላልፈን ልውታል። መልሱን ስናገኝ እናስታውቆታል።
እሺ እሺ እሺ
ሁለቱም ማለት ነው።
እሺ
እሺ